No. ይሰራል። ይጥ- ይጠራል አያነሱም። ሲገስት ብቻ ይረፍ ጭንቅላት እና የሚያንገጫግጨው።
hello ጤና ይስጥልኝ።
ጤና ይስጥልን።
ከ BGI የጥሪ ማዕከል ነበር የምንደውለው።
እ?
ከ BGI የጥሪ ማዕከል ነበር የምንደውለው።
ከየት ከየት?
ከ BGI
እሺ ሳሪስ አሳና ክትፎ ቤት የእርሻው ነው
አ
የጥገና ክፍል እየመጣ ስልክ እያነሳችሁላቸው አልነበረም። ዜሮ ዘጠኝ ሀያ ሰባት ሰላሳ ስልሳ አምስት ዜሮ ዘጠኝ ስልሳ አምስት አሁን አዎ ይህን ስልክ እንስጣቸው።
እ፣ ጥገና ምን ማሽ ተበላሽቶ ነው?
አዎ እዚህ ጋር እንደሚለው ቦርድ ሊጡ ተሰጥቷል።
እያስተነፈሰ ነው ተብሎ ተመዝግቧል በፕሮሞተር።
ያስተነፍሳል ብሎ እሺ እ? እ፣ ሰራ አ ትንፋሽ አለው። አዎ እህ፣ ይህን ስልክ እንስጣቸው ደንበኛችን።
ይህን ስልክ አዎ እኔ እርስዎ እኔ ይደውሉ።
አይ ባ- እዛ ሰራተኞች ነው የደወሉለት።
እህ። እሺ የእርስዎን ስልክ ሰራተኞች እንሰጣቸዋለን። የጥገና ይደውሉልን።
ክፍል በእርስዎ ስልክ ይመጣሉ።
እሺ በዚህ ስልክ ይደውል።
እሺ ደንበኛችን ይህ ለምጠቅ ነበር። እናመሰግናለን። መልካም ቀን።